ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አለን እግዚአብሔር ይመስገን።
የዶንኪ ቲዩብ ነው አይደለ? አመሰግናለሁ። እሺ ዩቲዩብ ለመማር ነበረ የሚያስፈልገኝ ነገር ምንድን ነው? እናንተ ጋር መጥቶ ዩቲዩብ ለመማር እንዴት ነው የምታሰለጥኑት? ምናምን አንዳንድ መረጃዎችን ማወቅ ፈልጌ።
እሺ ስሞትን ማን ልበል data እየመለኩስ
okay አረጋ እባላለሁ።
አረጋ ማን
አበበ ማለት ግን መረጃ ፈልጌ ነው። አሁን ለመዘገብ ምናምን ሳይሆን ማ- ማወቅ ፈልጌ ነው።
እሺ አረጋ፣ ትምህርቱ የሚሰጠው ለሳምንት ለስድስት ቀን ብቻ ነው። አራት አይነት ኮርሶች አሉ። content፣ marketing፣ ኤ- በጎ አድራጎት። በዚህ ውስጥ የፈለጉትን ኮርስ መርጠው መማር ይችላሉ።
okay ለስንት ሳምንት ነው ያልሽኝ?
ለስድስት ቀን
አዎ ለአንድ ሳምንት almost ለአንድ ሳምንት ማለት ነው። ረዘም ላለ ጊዜ እንደዚህ ለሶስት ወራት ምናምን ነገር የሚሰጡ ኮርሶች የሉም? እ፣ ለምሳሌ ወጌሻ ምናምን የሆነ ጊዜ ላይ እንደዛ ሳስተዋውቅ የለንም።
okay እሱ እሱ ኮርስ ቆሟል።
ለጊዜው አዲስ ኮርስ የምናስተምረው ይሄንን ነው።
እሺ አመሰግናለሁ። እሺ እሺ እናመሰግናለን። መልካም